ጤና ይስጥልኝ BGI ኢትዮጵያ ሳንቲም የባንኩት መረጃ
ስጥልን። አይ draft ማሽኑ ተበላሽቶብን ነበር እና የሚሰራ ሰው እንዲልኩልን ነበር።
እሺ ደንበኛችን draft machine ውስጥ ምን ሆኖቦት ነው?
እ፣ tube ኡ መስመር መተላለፊያ tube ኡ ፈንድቶብን ነው።
እሺ TIN number ኦትን ወይም BGI ቁጥሮትን ይንገሩኝ።
እሺ እሺ እዚህ ጋር ቢጫ ወረቀት አለ።
TIN number ኦትን አያውቁትም ደንበኛችን?
ቴናማ- ቴናማ- ስናገኘው መደወል ይቻላል? ትንሽ